ይስጥልኝ። ችብችብ Hello፣ ጤና ይስጥልኝ።
Hello፣
እቃ ፈልጌ ነበር እና ሄድ ሄድ እና ልክ location ዛሬ ቀይሮ ያለው payment method የሚለው ላይ ግን hang ያደርግብኛል።
እስቲ screenshot ይልኩልናል። ስልክ ቁጥር ልንገሮት፣
እሺ ነገር ዜሮ ዘጠኝ አራት ዜሮ ዘጠኝ አርባ አራት አርባ አራት አስራ አንድ
አስራ አንድ ዜሮ ስድስት ዜሮ ስድስት ዜሮ አራት ዜሮ አራት ግን ምንም አያሳይም። ሀሳብ ነው አሁን የሚያደርገው።
እ፣ እንትን ነው location ከሞሉ በኋላ free delivery የምትሏን አዎ።
ካደረጓት በኋላ ነው።
አዎ payment ወደ- method ኡ ጋ ነው ማለት ነው።
ልክ payment ኡን ስነካት ሌላ ጊዜ አሁን payment እንትን ስትይ ያመጣልሻለሁ option ኦቿ ቴሌብር አዎ ምናምን ብዬ ልክ ነው።
አሁን እሱን አሁን እኮ አብዥ ያለው አንድ ከበኋላ ነው ሁለት ሌሎች ነገሮች ላይ በእንትን ነው አደለ? በኢትዮ ቴሌኮም አደል የሚጠቀሙት?
አዎ ኢትዮ ቴሌኮም OK እሺ፣ screenshot ኡን ልኩልኝ። እስከዛ check ይቆዩ maybe system ሊሆን ይችላል።
እሺ እሺ